Hello ፍቅር ነኝ።
ፍቅር ሰለሞን ሰላም እንዴት ነህ?
አለሁ። እግዚአብሔር ይመስገን። ሰለሞን ነኝ ማለት እሺ ሶሊ እንዴት ነህ?
አለሁ። ልክ ነህ? ደህና ነህ?
ደህና ነኝ ደህና ነኝ።
አለሁ። Order ይዤ ነበርና እሺ አስራ ሁለት አርባ ሶስትማ ወደ አስራ ሁለት አርባ ሶስት አ እሺ
ወደ እንትን ነው የሚሄደው እዚሁ እሱ እዚህ አዲስ አበባ ላይን ብሎ ወደ ቴዎድሮስ አደባባይ ዝቅ ብሎ ነው ያለው። እና check አድርጊልኝ ደውልሽ ግን check አድርጊ።
እሺ ሰላሳ አምስት ነው አይ- የሚያስበልኝ።
እሺ አይልሀለሁ እሺ ቻው።